Hello
Hello ሰላም ነው አባ
ሰላም አለን። እሺ ሰላሳ ሁለት ሺህ ሶስት መቶ ብር pay ተደርጎልሃል አሁን።
አዎ ደርሶልኛል።
እሺ አይ እሱን ለማሳወቅ ፈልጌ ነው።
እና ቅሬታ ነበረኝ እኮ አባ እሺ አሳውቄያችሁ ነበር እሺ ምንድን ነበረ?
እና ያልተማርን odd ቀንሳችሁን የላካችሁልኝ አይደለ? ሰላሳ ሁለት ሺህ ብሩ አይ አይደለም odd ኡ የሄድከው odd ሰላሳ odd ነው አይደለ?
ሰላሳ odd አይደለም አርባ ወር ነው የሄድኩት። አርባ ወር ሄጄ የአልካማር ጨዋታ ተሰርዟል ነበር ማለት እሺ።
ቆሞ ነበር ተቋርጦ ነበር
እስኪ እና ቆይ አንዴ ተቋርጦ ጠብቀኝ።
እሺ ቆይ odd ኡን ላባዛው። እሺ ካልኩሌተር አውጪ። አርባ odd እስኪ አርባ odd ከሆነ አርባ odd ይላል ብዬ ነው። እስኪ እናባዛው።
አርባ ነጥብ ስንት መሰ አርባ ነጥብ ምናምን ቆይ አንድ ነጥብ ስድስት አይደለ? የመጀመሪያው ጨዋታ አዎ
ሲባዛ እስኪ ቆይ አንድ ነጥብ ሀያ አንድ ተሳስተሽ ነው የሚሆነው በያ
እ?
ሲባዛ ተሳስተ ነው የሚሆነው አንድ ነጥብ ስድስት አለ odd ኡ አርባ ነጥብ ሀያ አራት odd ነው
ቆይ አንዴ እሺ አይ አጠቃላይ ላባዛው አንቺም አባጂው እኔም ላባዛው ብዬ ነው odd ኡን እኔ እኮ calculate እናድርገው ማባዛት አይጠበቅብኝም እዛው ስላለኝ ነገርኩ ነው
እሺ እሺ አንዴ ጠብቀኝና እሺ ሲባዛ አርባ አንድ ነው አንድ ነጥብ አርባ አንድ ሲባዛ አንድ ነጥብ ሶስት ስምንት አንድ ነጥብ ሲባዛ አንድ ነጥብ አንድ ሰባት ሲባዛ ይሄኛው የት አለ? አይ ይሄኛው እኮ ነው። አንድ ነጥብ አንድ ስድስት አንድ ነጥብ ስድስት ሲባዛ አለ መልክት እዛ okay አንድ ነጥብ ሶስት ሁለት ከእንደገና እሺ ከመጀመሪያ ንገሪ አንድ ነጥብ ሰባት እሺ አንድ ነጥብ ሁለት አንድ አንድ ነጥብ ሁለት አንድ ነጥብ አራት አንድ አንድ ነጥብ ሶስት ስድስት አንድ ነጥብ አንድ ሰባት አንድ ነጥብ ሶስት ሁለት አንድ ነጥብ ሁለት ስምንት እንዴት አርባ ወደ ራሱ መጣ አንድ ነጥብ ሁለት ስምንት ስማኛ እሺ።
አንዴ አልሰማኝም አንድ ነጥብ ሰባት ሁለት እሺ ላስረዳኝ ስምንት አንድ አንድ ነጥብ ስምንት ዜሮ ስምንት እሺ ሲባዛ አንድ ነጥብ አንድ ነጥብ ስድስት አርባ ስምንት ነገር አለ ወይ? ብቻ አምስት ነው። ብዙ ማድረግ አንችልም።
እሺ እሺ ልስማ እሺ አባት ላስረዳ ስማኛ አንዴ ከመቶ በኋላ እሺ።
ግን ላስረዳ እሺ እና አርባ ወር መቶላል አይደለ እሺ አይ አልመጣልኝም ያልካማር እያሰራሁት ጨዋታ ነበር ተሰርዟል ማለቴ ተቋርጧል ዘጠና plus ላይ Okay abandoned ሆኗል ያ አ odd ሲቀነስ ነው ሰላሳ የሚመጣው okay avoid ስለሆነ
አዎ እና ደግሞ አዎ።
ህጋችሁ ላይ አዎ።
እንደሚለው ከሆነ
አ rule of bet ላይ እንደሚለው ከሆነ ሀያ አንደኛው ህግ ላይ እሺ ጨዋታው ዘጠና plus ላይ ከተና- ከተጠናቀቀ
እሺ የሚደመርልኝ የ- የዘጠናው ደቂቃው ውጤት ነው የሚያዝልኝ okay ይሸናነፋሉ ሁለት ጎል ይገባል ነው ያልኩህ አንተ አዎ ዘጠና plus ላይ ነው ጨዋታው የተ- የተቋረጠው እና okay
አሸነፍ ያለው ማለት ነው ህጋችሁ ላይ እንዳለው ከሆነ
okay እና የእሱን ቆርጣችሁ ነው የላካችሁልኝ። እስከ ዳር ለምትባለው ሰራተኛችሁ ከአንድ ሙሉ ቴሌግራምም አውርቻታለሁ፣ ደውዬም አግኝቻት ነበር። እየታየል ነው ብላኝ ነበር
እሺ እሺ በቃ እሺ፣ እና አይታችሁ እሱን ነገር እንትን በሉ።
እሺ እሺ አባቴ እሺ አየ እሺ ገብቶኛል አሁን እሺ እሺ አባቴ እሺ እሺ
አይደለ? odd ኡን ቀንሰውታል። ቀኑን odd ኡን ቀንሰውታል። balance ምናምን what should I update የሚለው ላይ reply አድርግበት። what should I update አይ አፕዴት